Hello
Hello Hello።
አዳስ እንዴት ነህ?
አቤት አየህ አዎ አለሁ ሀና። እሺ ሳበር አዲስ ምንድን ነው አልታዘዝም እያሉህ ነው?
አ- አልታዘዘም ብለው ነበረ ሲያዘዙት እያሰሩልኝ ቶሎ እ ዘዙልኝ እ እ እ ቶሎ ዘ- ቶሎ ዘዙልኝ ዘዙ እሺ እናረጋግጥና አቅርብልኝ እስኪ።
Hello
Hello ጤና ይስጥልኝ ሳበር ነው።
አ እሺ እናቴ በ order number መቶ አራት ሀያ ሁለት ሰባ order አልተቀበላችሁም?
መቶ አልቀበልም። ሁሉንም ጠየኩኝ፣ ግን እያሰራንበት ነው። ማንም አልደወለም።
እሺ ማ ምን ያህል ይቆያል ከዚህ በኋላ?
ትልቅ አስራ አምስት ደቂቃ ይኸው ይዞታል። ልጁ ከመጣ እኛ አዘን ነው ወዲያው ነው ያዘዙ።
አስራ አምስት ደቂቃ ነው ከዚህ በኋላ የሚፈጀው?
ይኸው ይዞታል። አዎ ላይፈጅም ይችላል። አስራ እሺ ይኸውልሽ እ እንትን ነው ስልክ እያነሳችሁ ስላልሆነ ነው። እሺ ማ ስልክ አላነሳችሁም ነበር ለዛ ነው።
መስመሩ ተበላሽቶ ነው። ሌላው ሞባይል ምናምን ግን አለ እየሰራ እ ነው።
እ የትኛው ስልክ?
መስመሩ ስልክ ስለተበላሸ ነው እሺ እና የሚጠራ ይመስላችኋል። ሞባይሎቹ ግን ይሰራሉ። ሞባይል ላይ ደውሉ።
ለምሳሌ ዜሮ ዘጠኝ ሰላሳ ስድስቱ ይሰራል።
አስራ ስምንት አስራ ዘጠኝ መጨረሻው ይሰራል።
ዜሮ አምስት አስራ ዘጠኝ አይሰራም እሱ
ይሰራል።
እ እሺ እሺ
ስለዚህ አሁን ይሰራ ይቅር።
እኮ እየተሰራ ነው አሁን።
አዎ ተ- ያው ጀ- ይዞታል። ማያስፈልግ ከሆነ አቁም እንድንለው ነው።
እሺ ስልካችሁ አይሰራም ብላችሁኛል።
order ኡ ይሰራ ይቁም።
አይ እኛ አይደለን የምናዘው። መልሼ እደውላለሁ። እሺ
አይ በቃ አስቁም።
Hello
Hello እደውላለሁ መልሼ
እኮ ይስራ ወይስ ይቅር እኮ እሱን አረጋግጬ እደውልላችኋለሁ።